seventy-seven, Receive.
seventy-four,
Hello?
forty-three, hello ጤና ይስጥልኝ ቤተሰብ።
አዎ እንትን ነበር እንደ ከድሬዳዋ ነበር ዜሮ ቆል ሁለት ቀበሌ አጠና ተራ ስሄድ ነው ማለት ነው።
እሺ
አ፣ ለስፖርት ተጨማሪ ስፖርት ፈልገን ነበርና ሪፖርት አድርገን ነበር።
እሺ፣ ይቅርታ ታወራዋለህ ተስፍሽን? አንድ ጊዜ transfer ላድርግሽ።
ሄሎ ሄሎ ሄሎ
ሄሎ፣ አቤት ሰላም ነው።
ሰላም ነው።
ማጀመለን እስቲ ምን ነበር ለስፖርት ፈልገን ነበር እኛ ብርሷል ነበር እያጫወትን ነው።
ማለበት
ዳግም ከማል ከድሬዳዋ ዜሮ ሁለት ቀበሌ አጠና ተራ።
በቃ ዳግም ትንሽ ጠብቀኝና ክሬት አስደርግላለሁ። ስምን ይዤዋለሁ። እሺ ጠብቀኝ።
እሺ እሺ እሺ፣ እሺ።